አንተን special game ላይ የተበላ ብር ነበረና እሺ አየር ላይ ነው ወደ ቴሌ ብር አልገባም።
እሺ ቁጥሩን ንገረኝ። የ Best Bet ቁጥርህን
ይሄኛው ቁጥር ነው።
የደወልክበት። እሺ አዎ ስንት ብር ነው?
አስር ሺህ ብር መቼ ነበረ?
እና አምስት ሺህ ብር አስራ አምስት ሺህ ብር ትላንትና ነው።
እሺ አንዴ መስመር ላይ ጠብቀኝ። እሺ
ባይ የሆነች ጌም አሳያለሁ። እሷን ጌም ትጫወታለህ። እሷ ማታ በሁለት ብር አምስት መቶ ብር አልሰጠኝም። እግዚአብሔርን ደነገጥኩ። አንተን አይምሮ ውስጥ የመጣብኝ አንተን አይምሮ ውስጥ የመጣብኝ በሀምሳ ቢጫወት ይሄኔ ስንት ሰጥቶት ነበረ?
መጀመሪያ ራሱ ሀያ ምናምን ገብቼ ነው ወጣ ያወረደ አላወጣውም ስሳት ሊነር ኤክስ ፍሩት ሊነር ኤክስ የሚል አለ። እሱም ወደ ቴሌ ብር ነው አይደለ?
አዎ ቴሌብር ነው።
እሺ ያው አሁን approve አድርጌልህ ገብቶልሃል። እሺ check አድርገው።
እሺ እናመሰግናለሁ።
እሺ እሺ፣ መልካም ቀን።